ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳዎት?
ማሊ ባባ ነው።
አዎ ማሊ ባባዎች ነን።
እሺ እንትን ፈልጌ ነበር። አንድ compact ነበረኝ።
እሺ
እንትን እ፣ እ፣ ማለት like እንትን ለማለት ነበር፣ ለመሸጥ ነበረ።
እሺ ይችላሉ።
እ፣ የት ነው እንትኑ ቦታው አድራሻ?
መስቀል ፍላወር ናዝራ ሆቴል ፊት ለፊት እንገኛለን። መስቀል ፓስተር ደግሞ አደባባዩ ፊት ለፊት
የት ም፣ ፓስተር መስቀል ፍላወር- አደባባዩ ፊት ለፊት እሺ ፓስተር እና መስቀል ፍላወር እ፣ እና ናዝራ በጀርባ ሆቴል ፊት ለፊት yeah ፊት ለፊት OK OK።
አዎ።
በቃ እሺ። ስለ አሁን ይዘጋሉ ነው? ጠዋት ልምድ ልምጣ?
አ ዛሬ ዘግተን ነገ ጠዋት እሺ እሺ ይሻላል።